እርቻም ኮልፌታ ብቻ የሚል አለ የኛም
hello hello አቤት ሰላም ከችፕ ነበር የምደውልልዎት።
ኬት ከችፕ ችፕ ነው የምደውልልዎት።
እሺ እ ይቅርታ ያልመጣልዎት product ነበረ ወይ ያልተመለሰ ብር?
አ ያልተመለሰ ብር ሳይሆን ያው አዝዤ እ፣ leader ኡ አልሰ እንትን አልሰጠኝም ለኔ እዛው ነው የቀረው leader ኡ ጋር group ተቀላቅዬ ነው ከሰው ከማላውቀው ሰው ጋር አ
እ፣ ስለዚህ product ኡ ሄዷል ነው የሚሉኝ እዛ የ group ኡ እንትን ጋር።
አዎ እንደዛ ይመስለኛል።
እስኪ ስልክዎትን ይነግሩኛል? ይቅርታ order ያደረጉበት በዚህ ነው።
አ 0912 ቤት ነው የደወልሽው?
እ፣ ቆይ እስኪ check ሰላሳ አራት ላድርግ።
ሰማንያ አንድ አርባ እሺ
እሺ አስራ ሁለት ሰላሳ አራት
ሰማንያ አንድ አርባ
ማን የሚባል group ነበር የገቡት?
ሰላምና ሚናስ ሲመርጋ የሚል ሁለት group ነው። ሁለቱም አልመጣልኝም።
እሺ እ፣ ሰላም ላይ እ፣ ሁለት ኪሎ
አ ጥቅል ጎመን ነው አ order ያደረጉት?
አ አ እሺ እሱኛውን refund እናደርግልዎታለን። እ፣ ሚናስ ላይ ደግሞ ሶስት ኪሎ ድንች
ሶስት ኪሎ ድንች ሀምሳ ሰባት ብር ማለት ነው።
አ አ በቃ እሺ ይሄን refund እናደርጋለን። እሺ እሺ ማያ አመሰግናለሁ መልካም ቀን። እሺ ላንቺ